hello hello፣ ጤና ይስጥልኝ።
አቤትልን ሬኖ ኬብል ነው።
አዎ ነው።
ከአሪፍ ነበር ምደውለው። ሳምራይ ትባላለሁ።
እሺ እሺ። ሳምራዊት የእርስዎን ስም ማን እንበል?
ሀፊዛ
እሺ እኔ የምደውልለት ካሪፍ ፔይ ነው። በ POS ማሽኑ ዙሪያ ላዋራው ስለፈለግኩ ነው። POS ማሽኖትን ላለፉት ተከታታይ ጊዜያት አልተጠቀሙትም እና በዛ ዙሪያ ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበር። በ POS ማሽኑ ዙሪያ ያጋጠሙት ችግር ካለ ለመጠየቅ።
ይቆራረጣል ስልክሽ።
አሁንስ ይሰማል?
hello ይሰማል?
hello
ይሰማል? አሁን
hello።
ይሰማኛል? አይሰማዎትም?
አሁን ይሰማል። ተቆራርጦ ነበር።
እ በ POS ማሽኑ ዙሪያ ላዋራዎት ፈልጌ ነበር።
እሺ
POS ማሽኖትን ላለፉት ተከታታይ ጊዜያት እየተጠቀሙት አይደለም እና ምናልባት በ POS ማሽኑ ዙሪያ ያጋጠሙት ችግር ካለ ለመጠየቅ ነበር።
እየተቆራረጠ ነው ግን እንደተረዳሁሽ ከሆነ POS ማሽኑን እየተጠቀማችሁ አይደለም ነው?
አዎ አዎ፣ ያጋጠሙት ችግር ካለ።
አይ ችግር አላጋጠመም።
እሺ፣ ደንበኛችን ማንኛውም ችግር ካጋጠመው ዘጠና ሶስት ዘጠና አምስት ላይ መደወል ይችላሉ።
እሺ እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ እሺ